ይስጥልን። ዋሽንግተን የሕክምና ማዕከል እንደምን አለሽ?
ሰላም
B ሀምሳ ሶስት አምስት ዜሮ አምስት የእናንተ ነው?
እ
B ሀምሳ ሶስት አምስት ዜሮ የእናንተ ነው?
B አምሳ ሶስት አምስት ዜሮ አምስት አምቡላንስ የእናንተ ነው?
እኔ እንጃ የት
ወሎ ሰፈር ምንድን ነው መስቀል ፍላወር አደባባይ።
አይ በታርጋ ቁጥር እኔ አላውቃቸውም። ዋሽንግተን የሕክምና ማዕከል ላይ አዎ
እና ሹፌሩን አታችሁት ነው?
አይደለም። አይ አይ ቆይሽ በቃ የእናንተ መሆኑን ብቻ confirm ለማድረግ ነው እና ስምሪት አይ እናንተ ዋሽንግተን ሰጣችሁት መሆኑን የሕክምና ማዕከል የሚሆነው ስምሪት እኛ ነው።
ተቀብሎ ነው የወጣው ከእናንተ ስምሪት ተቀብሎ ነው የወጣው አሁን ከኛ ጋር አሁን እኛ አምቡላንስ አላክንም። አ- ምናልባት አላካችሁም?
ከላይ የመጣም ተልኮ የላችሁም ሊሆን አይደለም?
ይችላል። እሱን እርግጠኛ ኬት?
አይደለሁም።
እሺ እሱን confirm አድርጊልኝ አንዴ
አሁን የወጣ አምቡላንስ እንዳለ ነው።
B ሀምሳ ሶስት የሚል ቆይ አንዴ B ሀምሳ ሶስት አምስት ዜሮ አምስት
እሺ